ሄሎ ሄሎ ሄሎ ሶፊያድ እንዴት ነህ?
አለሁ።
አለን። ትላንት ጀሞ አንተ ነበር ከሄድከው አዎ እ፣ መሰረት የምትባል customer ነበረች እና እ፣ አስቀምጥልሻለሁ ብሎኝ ግን አላስቀመጠልኝም እያለች ነው። ቲማቲም
የት እንትን ቴሌ ነው?
ጀሞ የሆነ ትምህርት ቤት ምናምን ጠቀሰችልኝ። አስር ትምህርት ቤቶች ነው ነው
ቴሌ ነው የወረደው። ሌላ የቱ ጋር ነው የሆነ ቴሌ- ደግሞ እ? ብዙ ሰው ቴሌ ነው የወረደው
በ PDF እሺ እ?
no በ PDF ሳይሆን ደግሞ በ system ነው የወጣላት። PDF አይደለም።
ማን የምትባል ነች?
መሰረት
አምስት ኪሎ ነው።
አዎ፣ አምስት ኪሎ
እስኪ አይተን እንደውልላታ እንደውልላታ መች ዛሬ ነው።
እንደውልልሽ ወይማ
okay፣ አሳውቀኝ። እሺ፣ እሺ አሳውቃታለሁ። እየጠበቀች ነው። እሺ፣ እሺ
እሺ።